hello ጤና ይስጥልን ቤተሰቤት
እሺ ሌላ ሰላም ነው ወንድሜ። ወደ አቢሲያ ወደ አቢሲኒያ account withdrawal ብዬ እስካሁን አልገባልኝም። ቆየ
መቼ አሁን ያደረጉት ዛሬ
አዎ፣ ዛሬ ነው።
በደወሉበት ቁጥር ነው?
አይ አይደለም አይደለም።
እሺ የቤተሰቤት ቁጥሩ ይንገር።
አርባ አንድ ዜሮ ዘጠኝ አርባ አንድ ሰባ እ?
አርባ አንድ ሰባ አራት እሺ ስልሳ እሺ ዜሮ አምስት
መቼ ነው አልከኝ? አባ ዛሬ
አዎ፣ ዛሬ ነው ዛሬ ነው።
ስንት ብር ነው?
አንድ ሺህ ብር ወደ አቢሲኒያ ባንክ ነው።
እሺ በቻፓ ነው አይደል የሞከሩት?
እ እ እ እ በቻፓ ነው አይደል የሞከሩት?
በቻፓ ማለት አልባ- አልገባኝም። አልኩ።
ገንዘብ ማዘዋወሪያውን የመረጡትኝ ቻፓ ነው ሳንቲም ቻፓ ነው አይደለ?
አዎ፣ በ withdraw withdrawal ብዬው ከዛ ፈዋድ አብደል ጠየቁ።
ፈታ አህመድ ነው አይደል?
አዎ፣ ፈዋድ አዎ፣ አብደል ፈታ ምናምን።
አዎ፣ አዎ።
እሺ ለ processing ላይ ነው። ለቻፓ አሳውቅልዎታለሁ። እሺ ትንሽ ጠብቁ።
እሺ እሺ። በአየር ላይ ልጠብቀን?
አይ ጠብ ትንሽ ጠብቁና ይገባል። የተወሰነ ጠብቁ።
እሺ እሺ።